ሄሎ ሄሎ
ወይ ዴቭ መቶ ብር ሳይሆን መቶ ሀምሳ ነው እሺ የቅድሙ ልጁ እሺ።
ሴንዲንግ የሆነውን ሁለቱንም ልክ ይልሃለሁ ከአሸራ አምስት ላይ ትናንትና መቶ ብር ግን ሁሉም ባላንስድ ነው ሁሉም የገባ ነው
በቃ አይ ስንት ልር እንደሆነ ደስ ይሆናል።
በቃ እንትን በለውና ወይ ቼክ ያድርገውና ደውልልኝ መልሰህ ሶስቱንም ላክሽልኝ።
ኖ የትናንትናውን የካሸራ አስራ አምስት ያልከኝን ምንም አ።
pending የሆነ የለም ሁሉም balanced ነው መቶ መቶ ብሮቹ ማለት ነው ስለዚህ መቶ ሀምሳ ብር ላክሽልኝ።
መቶ ሀምሳ ብር የዛሬውን ያልከኝ cashier አስራ አራት ያልከኝን ማለት ነው okay እሺ፣ በቃ አይ ብሩን ልጠይቃትና ልንገድ እንደውል እሺ